hello ጤና ይስጥልኝ ተደውሎ ነበር ዋሽንግተን ተደውሎ ነበር ከዋሽንግተን ምን አልከኝ? አቤት ሳዳ
አይሰማም ድምጽህ
ሳዳ ሌለሽ ወይ?
አይደለም ይቅርታ የድርጅት ስልክ ላይ ነው የደወልኩት